hello ሙሌ
hello
ምን ነው? እኔ busy ነኝ እ፣
ስብሰባ ላይ ነህ?
አብርሃም ጋር ተሰብስቤ እሺ ይኸውልህ የላክልኝ ID ማለት ነው ሶስቱ እ።
መጥቶልኛል። ሶስቱ በትክክል አልመጣም። ሁለቱ ጭራሽ አይመጣም። አንዱ ደግሞ ልክ አይደለም ስሙ የ driver ኡ የትራንስፖርት ልክ አይደለም? እ።
ሶስቱ የ driver ኡም ልክ ነው የ transporter ኡም ልክ ነው። ሶስቱ የላክልኝ አ።
ID አንዱ የማን ደግሞ የማን
የተመስገን ወዳጄ አ ሁለት ነው እ።
አ የላክልኝ አ እና የኤርሚያስ የሶስቱ ልክ ነው። የድንቃየው ደግሞ ስሙ ልክ አልመጣም receipt ኡ ላይ እና የሁለተኛው ደግሞ የላክልኝ ድንቃየውና ያሬድ አይመጣም።
ምን ስማቸው ነው የማይመጣው receipt ኡ ጭራሽ አይመጣም። search እኮ ስላልጨ- ስላልጨረሱት ነው እ?
እነሱ እንትን አልጨረሱት ስላልጨረሱት ነው ምንድን ነው የማይመጣው እኔ እንጃ ምናልባት እ፣ አላቅም እንዴት ለምን እንዳልመጣ search ወይ refresh አድርጌ ሞክረዋለሁ እስቲ ከመጣ ግን አሁን የለም።
እ፣ አይ አብርሃምን ባለፈው እያወራኝ ነበርና እም፣ ያ- አላለቀም እያለኝ ነበር
እና ለዛ ይሆናላ
አ ምናልባት- መጨረስ እ፣ እሱ ላይ finish እናንተ next next አርጋችሁ ጨርሱታ
ምንም እም፣ እንትን shipment ኡ ስላላለቀ ነው የምትለኝ?
እ፣ የመቼው ነው የመቼ እንደሆነ ራሱ እኮ አይታወቅም። ሙሌ
የመንከም
አዎ፣ አረ date ኡ date ኡ መች ነው ዴቱ ይታወቃል።
ቤቱ አይ እሱ ጋር ማ- ማታየው ሽፍትመንት ዴት
እ፣ አይ ምን እንደተጫነ በሽፍት ምናምን መንታ አይደል?
መምጣት አለበት አዎ፣ ለመጨረስ
በሽፍመንት አይደል ስጋዩ አዎ፣ አይመጣም ጭራሽ በአይዲው ጭራሽ ምንም አይመጣም።
ቆይ እስኪ እንቺ ሳፖርት የሚያደርግሽ ከሆነ አብርሃምን አናግሪ። እ፣ ይሄዳል። እሺ እሺ። ቆይ በይ በቃ ወይም እ፣ ይመጣል አብርሃም እም።
ይመጣል። እሺ